Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ኪሩቤል ክብረት ነኝ።
ከ WePlus ድርጅት ነው የምደውልሎት።
እሺ መተግበሪያችን አውርደው ተመዝግበው ነበረ።
እኔ እንጃ ይሆናል።
እ፣ አሽከርካሪ ኖት ወይስ እ፣ ተጠቃሚ?
አለ መኪና ሁለቱም Okay፣ okay። እ፣ እኛ WePlus Solution እንባላለን። የታክሲ አገልግሎት የሚሰጥ እ፣ ድርጅት ነው እም፣ እ፣ እና እዛኛ ጋር ተመዝግበው ሲጠቀሙ
እም።
ከሚሰሩት ላይ አስር percent ተቆራጭ ይሆናል። እ፣ አሁን የተመዘገብክበት እ፣ የተሟላ አይደለም እና የተሟላ መረጃህን በቴሌግራም ልከህልን እዛ ላይ active እናደርግልሃለን።
ምን ብሎ ምልክ ምን ብሎ ምልክልክ እ፣ ንግድ ፍቃድ፣ መንጃ ፍቃድ፣ ፎቶ የለውም የለውም እንትን ነው ኩርለት ኮ- ኮድ ሁለት ነው።
አ okay ለጊዜው የኮድ ሁለት አልጀመርንም። ስንጀምር እናሳውቃቸዋለን።
እሺ እሺ እናመሰግናለን። መልካም ጊዜ። እሺ